ሄሎ
ሄሎ ጤና ይስጥ የኔ እመቤት አለን እግዚአብሔር ይመስገን። እንትን የቀ- ይቅርታ ወደ ጉዳይ ገባሁ።
ችግር የለውም።
እሺ እንትን የ- ቅዳሜ ዕለት በሩ ላይ ትኬት ይገኛል እንዴ?
ጨምሮ አለ፣ ዛሬም ጨምሮ አለ። ግን አዎ አሁን እኔ የራቀ ቦታ ነኝ በስልክም እንትን ለማድረግ ስላልቻ- ስላልተመቸኝ ነው።
Okay፣ ስምሽን አሁን ልያዝልሽ
እ?
ስምሽን ልያዝልሽ እና የዛን እሺ።
ቀደም ብለሽ መተሽ ትገዣለሽ።
አዎ አልቀርም እመጣለሁ።
ቀደም ብለሽ መተሽ እንትን እንዳያልቅ ብዬ ነው።
ቀደም ስ- እስከ ስንት ሰዓት ማለት ነው?
አስራ አንድ ሰዓት ነው actually፣ ግን እስከ ዘጠኝ ሰዓት ምናምን እ፣
መድረስ አለብኝ።
ይመስለኛል። አዎ አስር ሰዓት ምናምን እስ- አንድ እስከ አስር ሰዓት ምናምን እደርሳለሁ። ራቅ ያልኩ ቦታ አዎ፣ ግን ትኬት እንዳያልቅብሽ ብዬ ነው። ትኬት እርግጠኛ አይደለሁም እስከዛ ሰዓት መቆየቱ።
አይደለ?
አዎ እሺ ለማንኛውም ስቢኝና እመጣለሁ። ግን sure ሆኜ እርግጠኛ ሆኜ ነው የምነግርሽ። መምጣቴ አይቀር እመጣለሁ።
እሺ፣ ስም ማን ልበል ስንት ስንት ነው ሃይማኖት አለ ማለት
እሺ VIP አንድ ሺህ ብር normal አራት መቶ ብር እሺ normal ነው ያዢልኝ እሺ
ሃይማኖት አለ ሃይማኖት አለማየሁ
እሺ ዛ- ስልክዎትን ስጪ ዜሮ ዘጠኝ አስራ አንድ እሺ አስራ ዘጠኝ እሺ ዘጠና አምስት እሺ አስራ አንድ
ብቻ እሺ ብዛት ስንት ነው እ- እ- አይ ብ- ብቻዬን ነኝ
እሺ በቃ እሺ እሺ መልካም አዲስ ነገር ካለ ደውላለሁ አትዬ ነበረ እንደዚህ ሰው አለ እላለሁ እ፣ መልካም እስከ ማታ ወይ ደግሞ ነገ ችግር የለውም እሺ እመቤት thank you መልካም እሺ ላንቺም